ስለሆነ ዋሽንግተን ሕክምና ማዕከል
የጉልበት MRI ዋጋ ለማወቅ እሺ with contrast ነው without
ጉልበቱን ብቻ እኮ አይ ገባኝ። የጉልበት ሆኖ with contrast እና without የሚባል አለ።
without without አምስት ሺ ስምንት መቶ ሰባ ነው።
አምስት ሺ ሁለት መቶ ስንት አልሽኝ?
አምስት ሺ ስምንት መቶ ሰባ
ስንት?
አምስት ሺ ስምንት መቶ ሰባ
ጠዋት ግን እኮ አምስት ሺ ሁለት መቶ ነው ያለሽኝ።
አምስት ሺ ስምንት መቶ ሰባ ነው የ የጉልበት MRI